ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ቢስትሪት
ከሲቪል ወደ ደውሎ ነበረ በቴሌግራም ብሎኝ ነበረ።
hello ድምፅ አይሰማም፣ ይቅርታ።
እሺ አሁን ሳይሰማም እሺ ምን ነበረ?
deposit አድርጌ ነበረ ከሲቪል ላይ ማለት ነው።
አዎ አሁን ትንሽ እስቲ ኔትወርክ አስቸግሮ እያየ ነው ነው። እሺ ትንሽ ታገሱን።
አዎ ዋስ ምናልባት ቴሌግራም ላይ ላክልኝ ያለችኝን ትራንዛክሽን ቁጥሩን ብቻ ነበር ያቁመው ቴክስቱ አልጻፈልህም?
ገብቶልኛል።
እሷን ቴክስት ነው ላክልን።
አዎ ሁለት አባ ሁለት ጊዜ ነበር ዲፖዚት ያደርኩት ሁለቱም አልገባም። ከዛ ኢኒሼት የተላከውን ትራንዛክሽን ቁጥሩን በቴሌግራም ላኩላችሁ።
okay እሺ እሺ። በቃ ስምህም አልበል።
የቴሌግራም ስሜ አዎ
ሙሃ ነው የሚለው M U H A አዎ። እሺ በቃ እዛ ላይ አወራለሁ። እሺ ቴሌግራም ላይ ትንሽ ጠብቀን እስቲ ካልገባልክ ትንሽ ቆይና ደውልልን።
አብሽር አብሽር እሺ አባ መልካም እሺ